hello hello ጤና ይስጥልህ። እንዴት ነህ?
አለሁ አልሐምዱሊላህ።
ትናንትና ደውለህልኝ ነበር ምን ነበር?
እ፣ ስለ bicycle ጠይቀኝ ነበር።
አ አ አ አዎ፣ እ፣ ትናንትና መቶ ሀምሳ ሺህ ነበር አይደል ያልኩክ።
አ አሁን እ፣ የተለወጠ እንትን ስላለ ልነግርክ ነው።
ስንት ሆነ?
አሁን መቶ ሀያ ሺህ እ፣ አ ባትሪውን ሳይጨምር ማለት ነው።
okay እንትን እ፣ ባትሪው ማለት ነው
hello ወይ የት አይሰማም? hello hello